ሁለት
የክርስቲያን ልጆችን ቀናቸው
ቀናቸው አስራ ስምንት አስራ ስምንት ቀን
hello
የሰሩት አስራ ስምንት አስራ ስምንት ቀን hello
hello
አቤት ያው ደውለውልኝ ነበረ።
አቤት እ ከደብረ ብርሃን አዲስ አበባ ነው አይደል የሚመጡት?
አቤት
hello አቤት እናት ከደብረ ብርሃን አዲስ አበባ ነው አይደል?
እ
ማለት ጉዞ ያላችሁ የጀመራችሁት ከአዲስ አበባ ደብረ ብርሃን አዲስ አበባ ደብረ ብርሃን መነሻ ከአዲስ አበባ ደብረ ብርሃን ላምበረት ነው የቆረጣችሁት?
ላምበረት አዎ አስፈላጊ ሆኖ ከተገኘ ደረሰኛን ፎቶ ስላነሳኋት በቴሌግራም መላክ እችላለሁ አስፈላጊ ሆኖ ከተገኘ እሺ ሀብታሙ የሚባለው ዋልካላ መጣ ከፋሲል ጋር ነው